Hello
አቤት።
ሰላም ከችፕችፕ ነበር የምደውልዎት።
እሺ።
ይቅርታ ያልመጣ product ነበሩት?
አይ ነ- ለነገ ነው።
እሺ ለነገ ምን ነበረ? ነገ ይምጣልኝ አሉ።
ነገ አቮካዶ ነው።
አቮካዶ ነው። እሺ አንዴ መስመር ላይ ጠብቁኝ እስኪ። እ- እርስዎ ኖት admin?
አዎ የነገው አዎ ነገ አዎ የሚመጣ አዎ አጠቃላይ ስድስት ኪሎ የግሩፑ።
አዎ እሺ የት ነው የሚመጣልዎት?
አየጤ ነው።
አየር ጤና። እሺ እሺ። ነገ driver ሲደውል ያንሱላቸው። መልካም ምሽት።
እሺ።
እሺ እሺ።